ያመጣል? ምን ያመጣል?
አይ እኔ ከዚህ በኋላ ሲጀመር እኮ
ሄሎ፣ አቤት ሰላም ሉሊት።
አቤት ይቅርታ ቅድም ደውለውልን ነበር።
ሄል hello፣ አይሰማም?
ይሰማኛል። አሁን እሺ፣ እ፣ ነገ የት ነበር የሚመጣለው ቲማቲሙ? location ይንገሩኝ እስቲ። ይቅርታ፣ እ፣ ካዲስኮ ሆስፒታል።
ካዲስኮ ገርጂ ነው።
አዎ ገርጂ ካዲስኮ።
በቃ እሺ፣ እሺ። driver ሲደውል ያንሱላቸው። ሀ- ለሀናን ነው የሚደውሉትና እንዲያነ- እንድታነሳ ያደርጉ።
ችግር የለም። ካለዛ ለእኔም መደወል ይቻላል።
በቃ አንድ እሺ።
ቦታ ስለምንሰራ አዎ
በሁለቱም ወይ ካጣቸዋት በእኔም መደወል ትችላላችሁ።
በቃ እሺ፣ እሺ፣ እሺማ፣ መልካም እሺ።
ምሽት።
አሜን ላንቺ